ደርሼ ደሞ የደም ግፊቴ የተነሳብኝ ደሞ የጦር መውደዴ የተነሳብኝ ደሞ የልብ ድካሜ አገርሼ ደሞ ኧረ ደሞ ደሞ ኧረ ደሞ ደሞ ተፈለፈላሉኝ እንግዲህ የልጅ በዛ የመከፋፈያው ክልሉም ተነዛ ጀግና ኮህኒ ቤት ታዋቂው መቀመቅ የኢትዮጵያ ልጆችን አሁን ነው መጠንቀቅ የአገሬ ልጆች አሁን ነው መጠንቀቅ ረደሞ ደሞ ረደሞ ደሞ ረደሞ ደሞ ረደሞ ደሞ ተከለከላሉኝ ደጅሽ በቀበሌ ተከለከላሉኝ ደጅሽ በክልል ተከለከላሉኝ ደጅሽ በምስልኔ እንዴት ሆናለሁ ኢትዮጵያውኔ እንዴት ሆናለሁ አገር ወዳድኔ እንዴት ሆናለሁ ኢትዮጵያውኔ ኢትዮጵያውኔ ኢትዮጵያውኔ ተከለከላሉኝ የአዲስ አበባ መንገድ ተከለከላሉኝ የፒያሳ መንገድ ተከለከላሉኝ የአራት ኪሎ መንገድ ተከለከላሉኝ የቀበና መንገድ እንዴት ሆናለሁ በኔ ሸዋን መውደድ እንዴት ሆናለሁ በኔ አገሬን መውደድ እንዴት ሆናለሁ በኔ ሸዋን መውደድ ረደሞ ደሞ ረደሞ ደሞ የኔ ኢትዮጵያን መውደድ አልታወቀም ልቆ የኔ አገርን መውደድን አልታወቀም ልቆ ደርግ ገሎ ሲሄድ ይተካል ምትኩ ደርግ ሽጦን ሲሄድ ይተካል ምትኩ የኔ አገርን መውደድን አልታወቀም ልቆ ረደሞ ደሞ ረደሞ ደሞ እግዚአብሔር ማረኝ ማረኝ አምላክ ማረኝ ማረኝ ረቢ ማረኝ ማረኝ አቆ ማረኝ ማረኝ አባ ሲሮሸኑ ቆሜ ስላየሁኝ ሲኖዶስ ሲያስገድል ቆሜ ስላየሁኝ በድዬሃለሁኝ ዛሬስ ይቅር በለኝ ኧረ ደሞ ደሞ ኧረ ደሞ ደሞ ኧረ ደሞ ደሞ ኧረ ደሞ ደሞ የኔ አምላክን መውደድ አልታወቀም ልቆ የኔ አላህን መውደድን አልታወቀም ልቆ የኔ ረቢን መውደድ አልታወቀም ልቆ ቤተሰብ ሲሰደድ ዝም ብዬ እያለፍኩ አባት ሲገደሉ ዝም ብዬ እያለፍኩ ተማሪ ሲረሸን ዝም ብዬ እያለፍኩ የኔ አምላክን መውደድ አልታወቀም ልቆ ደሞ ደሞ ኧረ ደሞ ደሞ አምላክ ማረኝ ማረኝ እግዚአብሔር ማረኝ ማረኝ አላህ ማረኝ ማረኝ ረቢ ማረኝ ማረኝ ጀግና ወግኒ ሲወርድ ቆሜ ስላየሁኝ ተማሪው ሲረሸን ቆሜ ስላየሁኝ ቤተሰብ ሲሰደድ ቆሜ ስላየሁኝ በድዬ አለሁኝ እግዚአብሔር ማረኝ ማረኝ እግዚአብሔር ማረኝ ማረኝ እግዚአብሔር ማረኝ ማረኝ አምላክ ማረኝ ማረኝ እግዚአብሔር ማረኝ ማረኝ ረቢ ማረኝ ማረኝ አቆ ማረኝ ማረኝ አላህ ማረኝ ማረኝ እግዚአብሔር ማረኝ ማረኝ አገር ሲገነጠል ቆሜ ስላየሁኝ በጎሳ ሲለዩን ቆሜ ስላየሁኝ በዘር ሲከፋፈል ቆሜ ስላየሁኝ በክልል ሲከፍሉን ቆሜ ስላየሁኝ በድዬሃለሁኝ ናሁን ይቅር በለኝ እግዚአብሔር ማረኝ ማረኝ እግዚአብሔር ማረኝ ማረኝ ደሞ ደሞ ኧረ ደሞ ደሞ ኧረ ደሞ ደሞ